እዚህ እንትን አምቡላንስ አግኝተን ነበር ይዘው የሚሉ እንደ ወደ የረር
ወደ የረር እዚህ ሌላ አምቡላንስ መጥቶ ነበር። በሷ መሄዳችን አምቡላንስ ያለው እንትን ኦክሲጅን አለው። ሄሎ
ሄሎ ሄሎ፣ የረር ለመውሰድ ነበር አብሮ የት የረር ቦታ?
ለመውሰድ ነበር። ቤጂንግ ነበር አምቡላንስ መጥቶ አግኝተን ነበር። ይቻላል
ይቻላል ግን እዛ አናግራችኋቸዋል ያሉትን
ምን አልሽኝ?
ያሉትን ያናገራችኋቸው በአምቡላንስ ውስጥ አዎ ደውል ብላኝ ነው የሰጠ ደውል ብሎኝ ነው የሰጠኝ ወደ አንቺ ጋር።
Okay እሺ ወደ የረር ነው አዎ በቃ ሰርቼ እነግርሃለሁ እደውልልሃለሁ እኮ አሁን ይጫኑ እ ምንድን ነው ግን ታካሚ ሁኔታውን ትነግረኛለህ
ያው እንቺ እሺ
ሄሎ ሄሎ ጤና ይስጥልኝ
ሄሎ ሄሎ
አቤት።
ጤና ባለሙያ ነህ
አዎ
ስለ ታካሚ አንዳንድ ነገር ልትነግሪኝ ነበረ እ ምን አልሽኝ?
ስለ ታካሚው condition ይገርም
አካባቢ እንትን ጥሩ ነሽ? ቤጂንግን ታውቂያለሽ? መሿለቂያ ታካሚ condition ነው የምትነግሪኝ የ patient ዋን condition አዎ፣ እሺ አዎ።
እንትን አላቸው GCS ኣቸውን ከሰባት ነበር አሁን አስር ሆኗል። oxy- okay።
oxygen ላይ as a support ነው የሆኑት ያሉት phenytoin እና diazepam load ሆነዋል። እ?
እስኪ እ፣ phenytoin እና እንትን diaze- phenytoin load ሆነዋል። diazepam ተሰጥቷቸዋል።
ያዜፋ
diazepam phenytoin ተሰጥቷቸዋል።
ኦኬ
ከረንትሊ አሳ ሰፖርት ኦክሲጅን ላይ ናቸው። ኢንጂ ቲዩብ አላቸው። ኦራል ኤሮ የነበራቸው ቅድም አሁን አውጥተነዋል እና ጋግሪት ልብሳቸው ሜንቴን ሆኗል። እ?
ግን አድቫንስ ዳክላስ አስፈልጋቸው እሺ ለማለት ነው ምን? በቃ በቃ ሽማ አንድ ተይው በቃ።
እሺ